hello ጤና ይስጥልኝ።
እንዴት ዋልሽ?
አለ እግዚአብሔር ይመስገን። ሁሉ ሰላም።
አለ የ cash register machine አለኝና የ cash register machine አለኝና እሺ በጣም ትኛለኝ ነበር fiscal memory ምናምን full full ይለኛል። fiscal memory full ምን ማለት ነው?
የት ነው ያለው ማሽኑ? እኛ ጋ ነው አንተ ጋ ነው?
አይ እኔ ጋር ነው ያለው።
እሺ memory ሊሞላ ነው። fiscal memory full ነው የሚለው።
አዎ እሺ fiscal memory memory እና ከዛ ሀያ ምናምን ቀን የሆ- ብቻ የሆነ ሀያ ምናምን ቁጥር አለው remember ስንት ቀን ይልሃል?
የሆነ ሀያ ሰባት ሀያ ስድስት ሀያ ሰባት በቃ ሀያ ሰባትን ቀን እንደጨረሰ አዎ አሎ አሎ